ሄሎ ጤና ይስጥልኝ እንዴት ቤት
ሰላም ነው አለቃ?
እግዚአብሔር ይመስገን። ምን እንርዳ?
እንትን ሪፈንድ አያደርግም። በአንድ ሲወጣብኝ ሲወጣብኝ ለምን ነው ካሸር ኮድ ንገረኝ እስኪ። በአንድ ስለወጣ ብቻ ሪፈንድ ይኖሯል ማለት አይደለም። ለቲኬት ሶታ ኦዱም በቂ ነው። አዎ፣ ኦዱም ሰባ ሁለት ኮድ ነው።
ከተካ እሺ፣ ካሸር ኮድ ንገረኝ።
ካሸር ኮድ እቺ ID የምትለው ነው።
ከሱቅ ነው የቆረጥከው አይደለ?
በኦንላይን ነው የቆረጥኩት።
ኦንላይን ነው። እሺ እሺ፣ ID ውን ንገረኝ።
ID ብዙ
ወይም ቴሌግራም ቴሌግራም account ኣችን አለ።
join ብዬ ጽፌ መልስ ስለሌለ ነው ዛሬ።
ማን የቴሌግራም ስምህ?
ይህኔ አጋጣሚ በዚህ ስልክ አይደለም ያለው በሌላ ስልክ ነው እና ዜሮ ፎቶ ዘጠኝ ሰላሳ ስክሪንሾት አድርገህ ላከው ነው።
ቁጥሩን ስክሪንሻት እንትኑን ስክሪንሻት አድርጌ በሌላ ቁጥር ልኬልሃለሁ።
ኤፍ ኢ ሁለት ሲ የሚል ነው።
አ- አይደለም ሚላ ነው የሚለው።
ሚላ ነው የቴሌግራም አካውንት የሚለው።
አ፣
ሚላ
ወይ እንትኗን ልንገርህ ቆይ።
ሚሎ ሚል የሚል ነው።
አ
ካሸር ኮድ እኮ አልላከውም። ስክሪንሾት አድርገህ ላክልኝ። እሺ ቲኬት አይዱ እንዲታየኝ አድርገህ ያው ሜሴጁ ይታያል። የገባው
አ ስክሪንሻት አድርጌ ላክልኝ።
አድርገህ ላክልኝ።